ጤና ይስጥልን ቤት ቤት ቤት ነኝ ልርዳው?
ዘጠኝ ሺህ ብር ወደ account አስተላልፍ የአየር ላይ ቀርቶ ነው።
እሺ በዚህ ስልክ ነው?
አዎ
እሺ አንዴ ጠብቀኝ። ለካ process ላይ ነው። እሺ ለታፓ አሳውቅልሃለሁ። ይገባልሃል። ትንሽ ቆይ።
እሺ እሺ thank እሺ እሺ